ሄሎ ማንዴላ አቤት።
ቻኖሊ መድኃኒዓለም ነው ያለው።
አዎ፣ እዛው ኮንክ ታገናኛለህ።
እሺ፣ ተገናኝ። እሺ፣ አንድ ደቂቃ ጠብቅ።
ሄሎ ሄሎ፣ አባ ሄሎ ሄሎ፣ ቻኖ- አይሰማም? ሄሎ አይ- ሄሎ
ለማን ለቤት ለቤት ከዚህ ወርድ
ጤና ይስጥልኝ ኖሌ ወይ ሄሎ ይሰማኛል ይሰማኛል ይኸውልሽ፣ ቻኖሊ ቻኖሊ ነው